ነፍሷን ቁሩነች ነፍሷን ቁሩነች ነፍሷ እስቲ ነይ ቢሏት እምቢ ነው መልሷን እምቢ ነው መልሷ እንደ ግልጽነቷ አቤት ጸባይ ውበቷ ደግሞ እንደ ጨዋነቷ ሰላማዊነቷ እንደ ግልጽነቷ አቤት ጸባይ ውበቷ ደግሞ እንደ ጨዋነቷ ሰላማዊነቷ እንግዲህ እሷን ኩሩነች ነፍሷን ኩሩነች ነፍሷ እስቲ ነይ ቢሏት እምቢ ነው መልሷን እምቢ ነው መልሷ እንደ ግልጽነቷ አቤት ጸባይ ውበቷ ደግሞ እንደ ጨዋነቷ ሰላማዊነቷ እንደ ግልጽነቷ አቤት ጸባይ ውበቷ ደግሞ እንደ ጨዋነቷ ሰላማዊነቷ አንዳንዴ በርቀት አንዴ ካተገባ አንዴ ካተገባ እሷን እሷን ያለ ቢበዛም አጀቧ ቢበዛም አጀቧ ፍቅርን ያሰብኩኝ ልውደዳት በሙሉ ስሜቴ ልውደዳት እስኪታወቅልኝ ልውደዳት ያየሁትን ባይኔ ልውደዳት እንደሷማ ቆንጆ የለም የትም የትም ታስፈልገኛለች እኔስ አልተዋትም እኔ አልተዋትም እኔ አልተዋትም እኔ አልተዋትም ተውኝ አልተዋትም ተውኝ አልተዋትም ተውኝ አልተዋትም ተውኝ አልተዋትም እንግዲህ ልሷን ኩሩነች ነፍሷን ኩሩነች ነፍሷ እስቲ ነይ ቢሏትን እምቢ ነው መልሷን እምቢ ነው መልሷ እንደ ግልጽነቷ አቤት ጸባይ ውበቷ ደግሞ እንደ ጨዋነቷ ሰላማዊነቷ እንደ ግልጽነቷ አቤት ጸባይ ውበቷ ደግሞ እንደ ጨዋነቷ ሰላማዊነቷ ደግሞ ያላገኘ እንዲህ ናት ቢላትም እንዲህ ናት ቢላትም ሴት ልጅ በእምቢታዋ ስም አይወጣላትም ስም አይወጣላት እኔ ስላወቅኳት ልውደዳት በአይኔ ተመልክቼ ልውደዳት ስላረጋገጥኩኝ ልውደዳት አይቻታርቼ ልውደዳት እንደሷማ ቆንጆ የለም የትም የትም ታስፈልገኛለች እኔ አልተዋትም እኔ አልተዋትም እኔ አልተዋትም እኔ አልተዋትም ተውኝ አልተዋትም